በኢትዮጵያ ሄለን የሚባል እኮ ግለሰብ ነው።
ኦክሲጅን ተመዝግቤ ነበርማ
ይነግሩኛል የተመዘገቡበትን ቁጥር
ሰላሳ አንድ ሰማንያ አራት ሰላሳ አንድ ሰማንያ አራት አዎ
ይህ ደንበኛችሁ ዛሬ ሶስት ቀኖች ነው።
እ እ እሺ ደንበኛችሁ ድጋሚ መዝግቤ ለመለከተው አካል አስተላልፍሎታለሁ።
እሺ ሌላ ቁጥር ላይ ያዝ ወይስ
አይ በዚህ ቁጥር እንዳልደረሱት መዝግቤ ለሚመለከተው አካል በአፋጣኝ እንዲደርሱት አደርግሎታለሁ።
እሺ ማሽን ማሽን ተመዝግቤ ነበረ
ማሽን maintenance ላይ የተመዘገቡት ደንበኞች አዎ አዎ
ይነግሩኛል። ጊዜ እህ።
ጥሩ ሳይቁታል።
እ አዎ ቁጥር ተሰጥቶኛል አዲስ ቁጥር እሺ አስራ ስድስት አስራ ስድስት ሀያ ሶስት ሀያ ሶስት
ስልሳ
ሰማውታል ደንበኞች
ስልሳ
ሀያ ሶስት ስልሳ
ሀያ ስድስት
እሺ በምስጠር ላይ ቀጥሉ። ምስክር ግሮሰሪ መስመር ላይ ያሉ ደንበኛችን አዎ አዎ ምስክር ግሮሰሪ ኖት አዎ አዎ
ለ maintenance ኡም አስመዝግበው ነበር። ፍሪጁ እህ።
አያቀዘቅዝም ብለው ነው ያስመዘገቡት።
ግን ፍሪጁ አያቀዘቅዝም ብለው ነው ያስመዘገቡት።
አይደለም ማሽን ማሽን ተበላሽቶብኝ
ማሽኑ ምን ሆኖበት
እ ተበላሽቶ ሳይሆን እንዲሰጠኝ ማለት ነው እ ከእናንተ okay፣ እንዲሰጠት ጥያቄ ነው።
አዎ ጥያቄ አቅርቤ ነበረ
እሺ፣ ደንበኛችን ጥያቄዎች እነዚህ የሚል ለሚመለከተው አካል ስላልፈል ሌላ ምረዳውት ነገር አለ?
አራት ወር እየሆነ ነው እንዴ ነው የማይሆን ነገር ከሆነ ወይ ሌላ አማራጭ ልሞክር አበሻ ምናምን ልሞክር
እሺ፣ ብዙ በአፋጣኝ ጊዜ ሆነ እንዲሰጡት በመጠበቅ አደርጋለሁ። ደንበኛችን አሁን የሚሰጥበት ጊዜ ከሆነ ወረፋዎትን ጠብቀው እንዲሰጡ ታደርጋለሁ።
ሶስት አመት ሆኖኛል ከከፈቱ
ሶስት አመት ሶስት አመት ሆኖኛል ከተከፈተ ግሮሰሪ
ያሉትን በሙሉ መዝግቤ ለሚመለከተው አካል አስተላልፍሎታለሁ። ደንበኞች እሺ ስለደወሉ አመሰግናለሁ።
እሺ ስለ አገልግሎት ያሉት ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ